ለመድሸኝ ከሌላ አብሮም እንዳልበላ ለመድሸኝ ተመቸሽ ከረምሽ ተስማምቶሽ ገላናችን እንደሌላ ለመድሸኝ ከሌላ ለመድሸኝ ተመቸሽ ከረምሽ ተስማምቶሽ ገላናችን እንደሌላ ለመድሸኝ ከሌላ ተለየሽ ብዬን እንዳላማሽ ለሰው እንዳላማሽ ለሰው ለሰሚ እንደልጅን እንዳልተነፍሰው እንዳልተነፈሰው ይስጥሽም እንዳልል የኔንን ጉርጉሮ የኔንን ጉርጉሮ ሰው መንገደኛ ነው ይገናኛል ዞሮ ይገናኛል ዞሮ ሌላ ዘባት በይተነሽ ካንጀቴ ሰው ገና ያልመደኝ እኔማ ከላቴ ለቦታማ ጊተሽ ለብሰሽ ከሞገሼ እየሆና ምን አለ ላንቺ ከደላሽ ከተስማማሽ ከደላሽ ምን አለ ከደላሽ ከሞላልሽ ከደላሽ ምን አለ ከደላሽ ቢያስችሎሽ ለመድሾኝ ከሌላ እህ ከሌላ ለመድሾኝ ከሌላ አብሮም እንዳልበላ ለመድሾኝ ተመቸሽ ከረምሾኝ ተስማምቶሽ ገላናችን እንደሌላ ለመድሾኝ ከሌላ ለመድሾኝ ተመቸሽ ከረምሸኝ ተስማምቶሽ